ቁም ማንሻ ታሪኮስ ተዘነሰተ እንደ ኢሃመ ዮሴፍ ወይ ደወየ ነው። ከዚያ ሂደህ አድምጥ። ወደ ነዋ ላይ ተነሽ ሁለት
Yeah. አምላኪ ሶስት መሐሪ ውእቱ በግዕዝ ጉባኤ ቃና ሲሆን ተነሽ ሁለት ስላሴ ውስጥ